Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
Axon Neurology Specialty Center ነው።
አዎ ከ ArifPay ነበር የምንደውልልዎት ደንበኛችን።
እሺ ሰላም POS እግዚአብሔር ይመስገን POS machine ኑ እንደተበላሸ ነግረውን ነበር እና ለመቀየር ዛሬ መጥተን ለመነጋገር አስበን ነበረ። ዛሬ ይመቻችኋል? ትኖራላችሁ?
እ፣ አለን አዎ አለን። ስንት ሰዓት ነው የወሰዱት ግን? ያሉት ከሰዓት ላይ
okay ከሰዓት የለሁም ከሰዓት እስ- አዎ የለሁም፣ ግን መበላሸቱንም already እኔ አላወቅኩም እስካሁን።
እሺ እ፣ እስቲ ላ ልጅ እኔ ጋር ያሉት ልጆች communicate ላድርግና ልደውልልሽ።
እሺ መልሰው ሲደውሉልን ዘጠና ሶስት ዘጠና አምስት ላይ ደውሉልን ደንበኛችን።
እሺ እሺ አመሰግናለን።